ሰላም ጤና ይስጥልኝ።
hello hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ዶንኪቲቭ ነው የደወሉት።
አዎ፣ አሁን መረጃ እየሰጠው ነበር መደማመጥ አልቻልንም OK እሺ።
እና ማለት information ኡን እየጠየቅኳት አልሰማሁትም፣ አልተሰማኝም ስልኩ።
እሺ
ምን ያህል ቀን ነው በሳምንት የሚሆነው? ስንት ሰዓት ላይ ነው ስልጠናው የሚለው?
እሺ ስለ- class ኡ የሚቆየው ለሶስት ወር ያህል ነው። በሳምንት ሶስት ቀን ነው የሚሰጠው።
OK።
በአካልም በኦንላይንም እ፣ መውሰድ ይችላሉ። አንዱን መርጠው በአካል ማለት ነው። በአካል ከሆነ ማክሰኞ፣ ሐሙስና ቅዳሜ ነው class ኡ የሚሰጠው።
ኦ፣ አያት ተስፉ ሲኒማ ጋር ነው።
OK።
አጠቃላይ ሀያ credit hour አለው። ለአንድ credit hour ክፍያው ሰባት መቶ ሀምሳ ብር ነው። አስራ አምስት ሺህ ብር ማለት ነው። እ፣ እስከ የካቲት ሀያ አምስት ማለትም እስከ ሰኞ የሚከፍሉ ከሆነ ደግሞ የአምስት ሺህ ብር discount አለን። አስር ሺህ ብር ከፍለው ምዝገባውን ማካሄድ ይችላሉ ማለት ነው።
የስልጠናው ቦታ ግን ራቀ በጣም።
አያት ተስፉ ጋር ነው። እርሱ የት አካባቢ ነዎት?
እኔ ወደ ንፋስ ስልክ ላፍቶ መካኒሳ በኦንላይንም መከታተል ይችላሉ።
ኦንላይን በዛው ሰዓት ነው በዛው class እየተሰጠ ባለበት ሰዓት።
አይ አይደለም፣ በተለየ ቀን ነው።
OK።
ሰኞ፣ ሮብ፣ አርብ ነው የ online class ኡ ከሁለት ሰዓት እስከ ሶስት ሰዓት ተኩል።
OK በቃ እሺ፣ እደውላለሁ።
እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ።